እሺ
ሄሎ ጤና ይስጥልኝ።
አብሮ ስትልኝ እንደምን አሉ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከ Flintstone Homes ነበር የምደውልዎት እሺ እሺ እ ስለ አክሲዮን አውርተን ነበር እና ዛሬ ከቻልኩ ቢሮ ብቅ እላለሁ ብለውኝ ነበር። ለዛ ነው አዎ፣ እላለሁ ብቅ እላለሁ።
okay። የልደታ ቢሮ ነው የሚመጡት?
አዎ okay። ከጠፋቦት ይደውሉልን።
እሺ ወንድም።
እሺ እሺ